ከዛ እኛ ጋር ደውሎ ያሳውቁ ከዛ ተከታተልን ነው hello አለ ሰላም ማ ከ ChipChip ነበር ምደውልዎት እሺ እማዬ እ፣ ይቅርታ ChipChip ን እየተጠቀሙ ነው አሁን ብጠቀም ደስ ይለኛል። ያው የ group ኡ ነገር ነው ያስቸገረኝ።
እሺ አንዳንድ ጊዜ fail ያደርግ ቦታ አለና እ፣ ሰው እያጡ ነው join አዎ።
የሚያደርግ okay ለዛ ነው ያቋረጡት አዎ አይ እንትን ነው group እያጣሁኝ ነው። ወደ እኔ ጋ የሚቀርብ አየር ጤና ነኝ።
okay ስለዚህ የእንትኑ የ group ኡ ቁጥር ቢቀንስም ሊያገኙ ይችላሉ ሶስት ሰው ምናምን አዎ አገኛለሁ።
እህም፣ በቃ እሱን እናስተካክላለን እሺ እሺ እሺ፣ አመሰግናለሁ።
እናመሰግናለን መልካም ምሽት መልካም ጊዜ